ሄሎ
አቤት።
ጤና ይስጥልን ቤተሰቤት።
ብሮስ
እሺ ምን ነበር?
ቤትቤትን ለማጠቀም ፈልጌ አጠቃቀሙም ከብዶኝ እና ሬጅስተር አድርጋል?
ሬጅስተር አድርጌ ያው ፓስወርድ ነው መሰለኝ እንዲህ አለኝ።
እሺ ፓስወርዱን በካፒታል ሌተር አድርገህ ጀምርና
እም- እንደን ከዛ በፊደል ነው ስሞል እንዴ?
ሌተር በፊደል ነው የማደርገው?
አዎ መጀመሪያ ካፒታል እሺ ከዛ አንድ small letter እ አንድ small letter
ከካፒታል ቀጥዬ አዎ ከዛ አንድ symbol
symbol ምን symbol እቺ የዶላር ምልክት ወይ ደግሞ at አለቻ የ at ምልክት ወይ hashtag
ኦ፣ እዚህ ጋር ነው የከበደኝ እንግዲህ
እ?
እዚህ ጋር ከብዶኛል። ወይ ደግሞ እንትን ጻፊልኝና ያው እሺ ቤቴ ጋር ቴሌግራም ላይ hi በለንና እንትን ሳምፕሉን አሳያለሁ።
እሺ ብያለሁ እኮ በዛ በቴሌግራም ቴሌግራም ላይ ልከልና አ
ስም ማን ነው?
ሚቲኩ
ኤምኢ ነው ኤም አይ
ኤም አይ
ሚቲኩ ምስጋና ምትኩ የሚለው ነው አይደለም።
ሚቲኩ ገመጅ ነው የሚለው
ምትኩ ገመቹ
አ
እስቲ አንዴ hi በለኝ ከላይ እንድትወጣልኝ አላገኘሁክም።
እሺ እሺ በቃ